ያሬድ በዛው ኪችን እንጎብኘታለን። አይመሩ ሳም በቃ ልቅመስልህ።
ሄላ ሄሎ፣
አቤት። እግዚአብሔር ይመስገን።
ኦኬ ይሰማል?
እ
የምለው ይሰማል?
ሞል ሄላ
ሄሎ፣ ደውለውልን።
ምን ስትል?
አዎ፣ ቺፕቺፕ ከቺፕቺፕ ነው የደወልኩለት።
ኦኬ አሁን ይዘራን
አይ ባላንስ ጨርሶበት መሰለኝ አልተዘጋም።
ኦኬ እሺ፣ እኔ ነበርኩ እኮ የደወልኩት
እኮ ተቋርጦ ነው እና እንዳጥሙት ኪላ የሚፈልጉ በኋላ መጥ ጥያቄ ነበር። application እየወሰድ ነው
እሺ
payment እዛው ላይ ከተፈጸመ በኋላ ነው delivery የሚሆነው አይ ነው payment ኡን ከፈጸሙ በኋላ ነው እቃው የሚመጣሉት።
እ
payment ኡን ከፈጸሙ በኋላ ነው እቃው
okay delivery የሚሆነው ከዛ ሄላ ሄላ ሄላ